ሰላም ጤና ይስጥልኝ ችብችብ
አብሮ ይስጥልን። እንትን ቴሌብር order ለማድረግ ፈልገን ነበር። ቴሌብር ግን እየሰራልን አይደለም። ምንድን ነው?
ምን አሁን እየሰራ ያሉት አይደለም?
አዎ፣ በቴሌብር ክፍያ በቴሌብር ነበር የምንከፍለው እና አዎ አዎ።
አዎ፣ ክፍያ ግን እሱ አይሰራም።
እስኪ አ- update አድርገው ሞክረውታል።
እንደገና install አድርገን ካልሆነ በቀር ቤቱ ነው አንዳንድ አዎ፣ ሲስተሙ ስለሚያስቸግር እስኪ እንደዛ አድርገው ይሞክሩት።
እኮ አዎ፣ install አድርገን install ደግሞ ስናደርግ እቺ OTP እንትኗን አይል- ኮዷን ለመላክ በጣም ይዘገያል።
እሺ እስኪ አሁን አንድ restart ስልክ ላይ ያድርጉት እስኪ ስልክዎትን።
እሺ፣ ግን እንደዛ አድርገን እናስበው።
እሺ እሺ